ያንቺ ፍቅርን ባለም ያሳየኝ ማንም የለም ባለጠግነት ወረሳል ካባ አትመጣም መልካም ሚስት እሱ ካልፈቀደ የማይነጥፍ ውበት እንዳንቺስ ያለ ነው ማማር ከልብ እንጂ ገላ መባዳ ነው ባዳ ባዳ ባዳ ባዳ ነው ባዳ ባዳ ባዳ ባዳ ነው ገላ ሰውነት ባዳ ነው ጊዜ ማሽረው ፍቅር ነው ባዳ ባዳ